እሺ
አቤት hello ዳኒ hello ዳኒ አቤት እኔ የምልህ እንትን body fluid culture አለ
የለም culture የሚባል የለም culture የሚባል CSF የሚል እኮ የለም CSF culture የለም እሺ አጥፋዋ ታዲያ
ጠፍቷል እኮ የሚመጣው እናንተ ጋር እኮ ለምን እንደሆነ አለ እና አጥፍቻለሁ እኔ እ?
አጥፋው ለእንትና ለሰላም ነገራት ወይ
እኔ ንገሪያት እኔ በቃ አጥፍቻለሁ እኔ ጋር እኮ መታት ያለበት አጥፍቻለሁ እናንተ ጋር ላገባ ከመጣ ሰላምን ጥረትና እንትን በያት እሷ ደግሞ አትሰማም ሲነገራት ቻው